አሎ የደረሳችሁ ዓለም ባንክ
የትሮፒካል ቀደምኩ እግዚአብሔርን በል ዓለም ባንክ ለአንተ የትሮፒካል እኩልን
አዎ እኩል ነን። ዞሮ ዞሮ ዓለም ባንክ እዚች ጋር ደግሞ መንገዷ ዝግት አለች።
እንኳን ተዘጋባችሁ። እኔ ጥራችሁ አደባባይ አደባባይ ዋጋ
ሰውየው ግን አስተካከል በለው ንገረው። ስቦርድ
እሺ እሺ በቃ
አለ ግባ እንግዲህ ግባ ግባ።
እሺ እሺ ይሄ ነው እኮ ልዩነታችን። አይተሃል እ ልዩነት ልዩነት ፈጠርነ ከአሁኑ ሰዓት ጀምሮ።
እስከ ዳር በጣም ተናዳለች። በላት ይቺ እስከ ዳር ታውቃታለህ።
እሺ በጣም ተናዷል። የት በቢሮ መኪና ላይ ያልጥሎ ሴቶችን
እግዚአብሔርን ቀጮ በእውነት ለብያቸዋለሁ። ግዳ ቀጮ ናት አራቷ ቀጮማ በጉራጌ ላይ ነበር ጥላችሁ አሳዳችሁ ደግሞ እና የትኛዋ ናት?
በቃ ደውላለሁ። ኋላ ቻው፣ እየደረስኩ ልወርድ ነው።
እሺ እሺ እሺ እሺ ቻው።
አዎ።
በቃ አዎ።